ጤና ይስጥልኝ ኢቴስ የበራ መርጃ ማዕከል ባኮ ወለዳ።
አብሮ ይስጥልን። ትኬት ፈልጌ ነበረና እሺ ከየት ወዴት ነው?
ከኮ- ከኮምቦልቻ ወደ አዲስ አበባ ለመቼ ነው የፈለጉት?
ለዛሬ የላችሁም ቦታ?
እሺ ሊሎት እና ለአንድ ሰው ነው?
አንድ ሰው አዎ፣ እሺ እስከ አስር ሰዓት ድረስ ምናምን ባለው በረራ ማለት ነው።
እሺ ሊሎት እስኪ የአስራ አንድ ሰዓት ከአስር ብቻ ነው ያለው ዛሬ።
አስራ አንድ ሰዓት ከአስር አዎ በቃ ይሁን ችግር የለውማ።
እሺ ማን ልበል ስሙትን?
እ፣ ስሜ እንዳለ ግጨው እንዳለ ግጨው።
እንትን spelling ስህተት እንዳይኖረው ቴሌግራም ይጠቀማሉ። እዛ ላይ ይጽፉልኛል።
እ፣ ምኑን ልላኩለት?
ሙሉ ስም እስከ አያት
እሺ እ፣ ይህንን save ላድርገው ይወጣል።
አሁን የተ- አይ አሁን የደወሉበት ስልክ ቴሌግራም አለው እርሶ?
አለው አዎ፣ ቴሌግራም አለሻ አለው አለው። hi በሉኝ።
እሺ እዛ ላይ አሁን message እልክሎታለሁ።
እሺ እዛ ላይ ሙሉ ስም እስከ አያት ይላኩልኝ። ዋጋው አራት ሺህ አምስት መቶ ስምንት ብር ነው።
አራት ሺህ አምስት መቶ ስምንት ብር አዎ
በቃ አስራ አንድ ሰዓት ከአስር ማለት ነው።
አስራ አንድ ሰዓት ከአስር ነው። በረራ አንድ ሰዓት ተኩል ቀደም ብለው ነው የሚገቡት። እጽፍልዎታለሁ እዛ ላይ እሱን።
በቃ ችግር የለውም። በቃ እሺ እሺ።
የማስገባበትን account ነግሩኝና አስገባለሁ።
account ኡንም እዛው ላይ እልክልዎታለሁ። አንድ ላይ ሙሉ ስሙን ይላኩልኝና እሺ ያው message ልክልዎታለሁ። አሁን ገብተው check አድርጉት።
እሺ እሺ።
እሺ፣ እናመሰግናለን።